ሄሎ ሰላም ጤና ይስጥልን በሽት ቤት እስኪ ቦነስ መኖርና ለመኖርን ይልኝ አንድ ነበር የጣለኝ።
እሺ ካሸር ኮዱን ንገረኝ።
አስራ አንድ ዘጠና ሁለት አስራ አንድ ዘጠና ሁለት ሀምሳ አምስት ሰባ ሰባት
ኦዱ ከሀያ በታች ስለሆነ ሪፈንድ ቦነስ የለውም።
መችንም አዎ እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ